ሄሎ ጤና ይስጥልኝ።
ሄሎ አብሮ ይስጥልኝ።
ትናንትና ኦንላይን እንዲደረግ ልካችሁ ነበረ ሆኗል?
እ የት ነው እ ምንድን ነው?
ኦንላይን ኤሊም ማይስል እንዲደረግ ልካችሁ ነበረ። ኢንተርሊንክ ኤጀንሲ አይደል አዎ ኢንተርሊንክ ኤጀንሲ እኮ የኦንላይን እንዲሆን ትናንትና ልካችሁ ነበረ። እሱን ነው ሆኗል አልሆነም እንድታረጋግጭ።
ምንድን ነው? ምን ሆስፒታል ነው?
አዎ ሆስፒታል ነው ዋሽንግተን ዲሲ።
ምን ሆስፒታል? ዋሽንግተን። Okay እንደዚህ ብለሽ ስትነግሪኝ እኮ ይገባኝ ነበረ ምን ኦንላይን እንዲደረግ አይደል እንዴ ሁሌ የምትልኩት?
እኮ አንድ አንድ ሆስፒታል ላይ ብቻ አይደለም አይደለም ሆኗል ማ- አልሆነም? እሺ ንገሪኛ።
መሆን ሆኗል።
እሺ እናመሰግናለን።